ሀሎ
ጤና ይስጥልኝ ማኒ ባባ
ጤና ይስጥልን።
አና
ሰላም ነው እግዚአብሔር ይመስገን። አባ ድምፆት በጣም ወቀን
እ እ እ ምን ልበለው?
ሰላሳ ማን ነው ይሄ ላንድ ክሩዘር ዋን ዋት ዋት ዲዘስ
ዋን ዋን ፋይቭ አ ዋን ፋይቭ እሺ፣
ስንት ነው?
ሁለት ሺህ አምስቱ አምስት ሚሊዮን ብር
የት ነው ያለው?
እ መስቀል ፍላወር branch ኣችን ነው። ግን ደውለው ይሄዱ ሲሄዱ
መስቀል- እ፣ ስንት ነው ማ- ማለቂያው ስንት ነው?
በባንክ ከሆነ አምስት ሚሊዮን ነው አባት።
እ እ
በባንክ ከሆነ አምስት ሚሊዮን በ cash
በ cash ሲሆን ድርድር ይኖረናል። ቁጥር ልስጦትና ደውለው ይሄዱ።
እሺ፣ text በዚህ አድርግልኝ።
ዜሮ ዘጠኝ የያዙ ቁጥር
እስክሪብ- እስክሪብቶ የለኝም። text አድርግልኝ በዚህ
መስመር ላይ ነው።
እ ዜሮ ዘጠኝ አርባ አራት የያዙ